save አድርጎ ነው የሚያውቀው።
hello hello ጤና ይስጥልኝ። ሰላም ናችሁ ወይ? እንዴት ነሽ? ሰላም ነኝ። ሰላም ሰላም ነኝ።
በደንብ እንዴት ነህ?
ተዋወቅኩሽ። እግዚአብሔር አይደል?
ይመስገን።
ሰላም ነህ?
እግዚአብሔር ይመስገን። ሰላም ነው አለን አለን አለን።
አለን።
ይህ ጆርናል ደረሰኝ ወንድም ማለት ገቢዎች ሊገሉኝ ደርሰዋል አሀ በፉሌክስ የሚገባው እ?
በ memory የገባው ነው አይደል?
በ memory የገባው እና አዎ በ memory የተቀየረው ደግሞ አንዱ እሺ የማሽን ቁጥር ትኛለሽ ሰላምዬ?
እ፣ ወይኔ እሺ የ- እ፣ ይኸውልሽ እንትን ምንድን የምትፈልጊውን ነው ማለት ነው።
መጀመሪያ እዚህ ፊደሉን ንገሪኝ።
በ- ፊደሉ P P P በሚል PMA ሶስት አዎ።
አስራ አራት እሺ P ቆይ አንዴ P M A እሺ።
ሶስት አስራ አራት እና አስራ አራት እ አስ- እ፣ አስራ አምስት አስራ ዘጠኝ P M A P M A ሶስት አስራ ዘጠኝ አስራ አምስት አስራ ዘጠኝ የሚባል አለ ወይም ደግሞ የሆነ እንትን ታረጉታላችሁ አስራ አምስት አስራ ዘጠኝ እና አስራ አምስት ሀያ ነው ነው መለው
P M A ሶስት ዜሮ ይላል። ንገሪኝ እስኪ እዛ እንትሉ ላይ ወረቀቱ ላይ አይተሽ።
ወይ ይኸው አሁን cash register ኤን እያየሁት ነው እሺ PMA P M አንደኛ A እ ዜ- ሶስት ዜሮ ሰላሳ አንድ
እ አርባ አንድ እሺ አርባ አንድ የተጨመረችው memory ሲቀየር አ ነው አንድ ቁጥር የተጨመረችው አ ትክክል አዎ። ሌላኛው ደግሞ ይሄ አሁን እናንተ ጋር ያልኩት PMA ሁለት ዜሮ
ሁለት ዜሮ እሺ አስራ አምስት ሁለት መቶ
አስራ አምስት ሁለት መቶ ማለት ነው።
አዎ ሌላ ደግሞ እናንተ ጋር ያለው ሌላ PMA እሺ ሁለት ዜሮ።
PMA ሁለት ዜሮ
አስራ አምስት አንድ ዘጠና
አስራ አምስት አንድ ዘጠና ዘጠና አስራ አምስት አስራ ዘጠኝ ማለት ነው። ዜሮ መጨረሻው በ memory አስራ ስለ ዘጠኝ አዎ፣ አስራ እሱን አምስት ብዬ አስራ ነው።
ዘጠኝ እሺ አስራ አምስት አስራ አምስት ሀያ እና ሀያ አዎ ሶስት መቶ አስራ አራት ማለት ነው።
አዎ በቃ እነዚህ ናቸው በሲዲ ሶስቱም ሰተሻል ሲዲ ሰላም አዎ። አይ
ሰላም እየራቅሽ
አላለችኝም እሺ
ደስ መዘገበችኝና ሐሙስ ወይ ሮብ ነይ እንልሻለን አለችኝ።
እሺ ልጠይቃት ልጠይቃት ጠይቀኛት ደውዬ
አዎ አሳውቅሻለሁ እሺ እሺ እኔ እናት አሜን